ሄሎ
ሄሎ አቤት።
ሰላም ነው?
እግዚአብሔር ይመስገን።
አለን። ሰላም ነሽ?
ደህና እግዚአብሔር ይመስገን። Donkey Tube ነው። ምን ልርዳዎት?
አይ የሆነ ሕፃን ለማምጣት ፈልጌ ነው።
እሺ፣ የስንት ዓመት ልጅ ነው?
የአምስት
እሺ፣ ሕፃኑ በሰፈር የሚያውቁት ነው ወይስ ቤተሰቦች ነው?
አይ ቤተሰብ ነው።
ምኖት ነው?
ያ እሺ፣ እ፣ ይቅርታ ስንት ዓመት ነው አንተ?
እኔ አስራ ሶስት
እሺ፣ እ፣ ግን ህጻናት መጠቆም አይችሉም። እ፣ ትልቅ ሰው በሰፈር የሚያውቀው ህጻኑን የሚያውቀው ሌላ ጎረቤት እ፣ መጠቆም ይችላል።
ይዞት መምጣት ይዞ መምጣት ሳይሆን መጀመሪያ ታስመዘግቡና ከዛ እኛ እንደውልላችኋለን።